ጤና ይስጥልኝ ልስ ቤት
በቲንግ ውዝድሮ ያደረግነው እስካሁን ቆይ- ቆይቶብን ነው። ውዝድሮ አድርግተን ማታ እሺ
እስካሁን አልደረስንም።
ኦኬ ደውላችሁ አላሳወቃችሁም አሳውቀናል አሳውቃችኋል እሺ ካሳውቃችሁ በሳንቲም ፔ ነው አደለ እ? አዎ በሳንቲም ባይ በቃ ለሳንቲም ፔ ያሳውቀናል እሺ ይስተካከላል ይጋ አየ አየ እሺ ሄሎ ሰማንያ ስምንት ዜሮ አራት ላይ ደውሉልን እ?
ሰማንያ ስምንት ዜሮ አራት ላይ ደውሉልን ሰማንያ ስምንት ሄሎ ሄሎ ሰማንያ ስምንት ዜሮ አንድ ላይ ልደውልላችሁ ሳንቲም ባይ አይ አይደለም ኧረ አይደለም አይደለም አንተማ አሳውቀሃል አይደለ ይቅርታ አየ